ነው?
አቤት አይ ለሱማ አሳውቀናል። check እየተደረገ ነው ልትዩ። hello ሳሚ፣
እ?
hello ምን አልሽኝ?
hello ሳሙኤል፣ የአትላንቲስ ምን አልሰጡህም እስካሁን?
ኧረ አልሰጡኝም። ሲሄድ አሁን ገና ነው የደወሉልን ምናምን ብለው ገና በዛ ላይ ብዙ order ነው።
account accept ካልከው በኋላ ለምታዘዘው ለዛ ነው። እሺ አገናኘኝ ግን እና ላዋራችሁ
ሌላዎች ሊያስር ይችላል።
እየተደረገ ነው በይው። ከዛ አንቺ ሾርት ካንስል ላይ ጻፊ። እ ምን አልከኝ ሳሚ?
ሌላ ኦርደር ሲያወስ እሺ በቃ ስሩት ብዬ ነው የወረድኩት።
ምንድን ነው ያልኩት?
ሌላ ኦርደር ስላያዝ እሺ በቃ መጣሁ ብያቸው ነው የወረድኩት።
ኦኬ አልተዛረልህም ነው?
አ፣ ሌላ ኦርደር ስላያዝ በቃ ያኛው እንዳይበላሽ
ኦኬ እሺ እሺ
እና ምንድን ነው የሚባለው?
አይ ደውዬ ያናገራ አይ ጠ- እሱ ጠብቀ መስራት ግዴታችን ነው፣ ግን ደውዬ ያናገራቸዋለሁ። እሺ?
እሺ እሺ